ሰላም ጤና ይስጥልኝ። ቢቻ ኢትዮጵያ ሳንቲኔ ባንኮ ስም ልርዳው?
የቅሬታ ነበረ። በእናትህ ኦክሲጅን ተመዝግበን ይኸው እስካሁን ድረስ አልደረሰንም እና እንዴት ነው የምናደርገው?
እሺ ደንበኛችን በዚህ ስልክ ነበር የተመዘገቡት?
አዎ
አንዴ መስመር ላይ ጠብቁኝ፣ እየፈለኩላቸው ነው። የቤቶት ምንድን ነው? ተመስገን ግሮሰሪ ነው።
አዎ እናት እሺ ደንበኛችን እዚህ እንደተመዘገበ አ፣ ያሳየኛል። እስካሁን አልመጣሉትም።
አዎ
እሺ ደንበኛችን ለምን እንዳልመጣና እ፣ እንደ ቅሬታ አድርጌ በድጋሚ አሁን እያስተላለፍኩሎት ነው። በተቻለው ፍጥነት እንዲመጣሉት እናደርጋለን።
እሺ አመሰግናለሁ።
ሌላ የምረዳውት ነገር ይኖራል?
በቃ ምንም እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት በኋላ ያስቀምጡ። መልካም ቀን።
እሺ